ጤና ይስጥልኝ ሁሉ ስለ አቆምለዳው
እሺ ሰላም ነው።
እግዚአብሔር ይመስገን።
ያ ትላንት ማታ በሁሉ ስፖርት ማለት ነው እም፣ በቴሌ ብር በዚህ ስልክ ቁጥር ማለት ነው አራት መቶ ብር ሞልቼ ብሩ የለም።
በቴሌ በቴሌ ብር ነው።
አ በተ- በቴሌ ብር ነው የሞላሁት። ይሄ ነው ቁጥሩ የምጠቀምበት game የምጫወትበት ይሄ ቁጥር ነው።
በቴሌ ብር የተላከሎትን text screenshot አድርገው ይላኩልን። የቴሌ ብሩ
screenshot ስልሽ ም- ምን ወደ game ኡ ነው አራት መቶ ብር የላኩት እኮ ወደ ሁሉ ስፖርት አይደለም።
ወደ ሁሉ ስፖርት። ከዛም በኋላ ይመጣልኝ ማለት ነው። የተቆረጠበት ነው confirm ነው እንጂ የሚለኝ እንትን አያሳየኝም እኮ text ቴሌግራም እኮ እንትን ማን ነው ቴሌ ብር እንትን አለው አይደል? ደረሰኝ አለችው አይደል? ያቺ የላኩባት
አ እሷን ደረሰኝ ነው የምንፈልገው እኛ እሺ ምን ላይ ነው ምልክልሽ?
በቴሌግራም ጥያቄ ምልክት አለ። ጠቅ- አዎ።
ቀጥታ ወደ ቴሌግራሙ ያስገባል። እዛ ላይ ላኩልን።
እሺ check ማድረጋችን በዚህ ስልክ ቁጥር ገብተሽ በስልክ ቁጥር check ማድረግ አልችልም። ደንበኛችን ይላኩልንና እናስተላልፍልዎታለን።
እሺ እሺ እሺ